hello ሰላም እንዴት ነህ? እሺ ሙሉቀን ነው አይደለ? ከቢሮ ነበር የምደውልልህ። customer ስልክ አነሳም ብለህን ነበረ ማለት አልፈልግም ብላለች ምናምን እና ሌላ ስልክ እንድትሰጠኝ ለዚህ ስደውልለት
ማለት ከዚህ በኋላ ይቀበለኛል?
ቆይ ቆይ እስኪ ይሄ ነገር የ driver order ነው እንዴ? አንድ አትዝጋው አንድ እሺ
አዎ ስልክ ልስጥ። ከዚህ በኋላ ይቀበላል። ዜሮ ዘጠኝ ሰባ ስምንት እ አንድ ቀን እሺ
ሌላ hello
ሰባ ስምንት
እ ዜሮ ሶስት
ዜሮ ሶስት ሀምሳ ሰባት እሺ ሰማንያ አምስት
on time እንዴት ነው የሚለው ታዲያ?
ወይም ደግሞ አሳውቀን bot ላይ በጻፍክበት ቅድም አሳውቀን on time ይስተካከላል።
እዛ አካባቢ ነው ግን ያለው customer ኡ የተጠቀሰበት ቦታ
እ እስቲ ደውልለት ቦታውን አልጠየቅ ነው ከቀየረም ደውልልኝና ይስተካከልልሃል ሲሉ
እሺ እሺ ይሻላል